ጤና ይስጥልን።
ጤና ይስጥልን።
አብሮ ይስጥልን።
ተሲ እንትን ምንድን ነው ማሊባባ ነው?
አዎ ማሊባባዎች እና ተሲ አዎ እንትን ምንድን ነው ከሁለት ቀን በፊት የኮሰታችሁት የግሎሪ መኪና ባንክ ያለበት
እሺ፣
cash ኡ ስንት ነው? ማወቅ- ይቅ- ይቅርታ አባት እንትን ካ- ካልተ- ካልተስማማን እደውልልዎታለሁ። አሁን ገዢ ቀብድ አስገብቶልናል። ይቅርታ okay፣ okay፣ እሺ፣ እሺ።
ካ- ካለ ግን እደውልልዎታለሁ። እደው- ቁጥሮትን ይዝ- ይዝና እደውልልዎታለሁ።
እሺ፣ እሺ፣ አመሰግናለሁ።
እሺ